እንዴት ነሽ? ስራ ላይ ነሽ?
አይ አይደለም፣ መንዲቃ ነኝ።
ገባልሽ?
አዎ።
ልክ ያለኝ እሺ፣ ብዙ ስንት ሰው ሰው ሆነ?
እያስገባ ስለሆነ ጠረጠርኩበት።
ስንት ሰው ሆነ?
ስድስት ነን እስካሁን።
ኡ በአምስት ሺህ ስድስት ሰው እ፣ እግዚኦ፣ አልገባም ነበር።
ሰላሳ ማለት እኮ ነው።
ኧረ በስመ አብ አልገባም ነበር።
ስንት ነው የምትፈልጊው?
ኧረ በስመ አብ እንደዚህ አይነት እኮ ምንም እ, ጥቅም የለውም።
ስንት ነው የምትፈልጊው?
እ?
ስንት ነው የምትፈልጊው?
አምሳ ሺህ አካባቢ
እሺ፣ ልፈላልጋ ታዲያ።
እ፣ እንጂ ምንም እኮ የለውም።
እሺ፣ እፈልጋለሁ፣ እ?
እፈላልጋለሁ።
ቻው